አንቺ አደረቀችኝ እኮ የሱራፌል ስልክ አለሽ እንዴ? እሱ ላይ አሁን ሰታኝ
ሄሎ
ሄሎ፣ ጤና ይስጥልኝ።
አ፣ ወርጄ ነበረ ታች። ኮድ እስኪ ንገረኝ። አታስታልካል ነው ሰማንያ ሁለት ሁለት ሰላሳ አንድ የሚል ነው የላከችው።
እ ምን አሉ?
ኮድ ኮድ ኮድ ድንገሮት።
አ፣ ሰማንያ ሁለት እሺ፣ ሁለት ሰላሳ መስመር ላይ አንድ የሚል ነው።
እየጠብቁኝ አለ።
እሺ፣ ኤልሳቤጥ የሚል ነው።
መስመር ላይ ይጠብቁኝ።
እሺ
ድራይቨር አለ አደላ አጠገቦት?
እ ድራይቨሩ አለ አደላ አጠገቦት?
አላ ኮድ ያዘም ለእንትን ነበር ተቀየር ነው እ ሄሎ ተቀ- ተቀያሪ ማን ነው ተቀያሪ ወደ አለ መጥቶ ነበር ብዙ መጥቶ ነው ኮድ ተቀየረ
መልሼ ልደውልለት፣ ሲስተም እያስቸገረኝ ነው።
እሺ